hello
ወይ ሰላም ጽሁፍ ሰላም፣ እንዴት ነሽ?
እንዴት ነሽ?
አለሁልህ።
office ነሽ?
እም?
ቢሮ ነሽ ወይ?
አዎ፣
እንትና ብሌን አለሙ የምትባል ልጅ refund ጠይቃለች። ጠይቀቻኝ ነው ብሌንማ አለሙ
ብሌን አለሙ እም ምን ብላለች?
refund ላይ ነች ወይ?
እ check ላድርጋት። ቆይ ደህና ነህ ግን አንተ?
እም ደህና ነህ ግን አንተ?
እኔ ደህና አይደለሁም።
ለምን?
እም ያው ስራ ነው። ሌላ ምን ይሆናል ብለሽ ነው?
እሺ። እሺ፣ ብሌን አለሙ የሚባል ሰው እስካሁን የለም። ለማንኛውም ግን የቅርብ ጊዜ refund ነው።
እኔ እንጃ ግን ትመስለኛለች። እርግጠኛ አይደለሁም። ላጠይቅም እኮ ትችላለች። check ላድርግ ብዬ ነው። ከሌለች ከያት
search bar ኡ እያዘገኛብኝ ነው፣ ግን ከስር ወደ ላይ ሲሄድ የለችም።
እስቲ እነ እንትና የሚያውቁ ከሆነ ትጠይቅልኛለች። እነ ጄሪ እሺ።
ወይ ሮዳ
ዜኒ ብሌን አለሙ refund ጠይቃች እንዴ? she don't know who she is
fine። እሺ
እና እስከ ኦኬ ወደ ኢታሊ ተሰለበተ። ማንን ነበር ያወራች? አይ ማንን ነው ያወራች? ኦኬ አንድ ልጅ ትናንትና መጣ። ኦኬ በቃ ያ አይደለች። እሺ እስከ ኦክቶበር 13 ምናምን አልጠየቀች።
እሺ ቴንክ ዩ ይወል